የሚፈለግ ጉዳይ አስቴር ማባላት የሚኖር ነው።
ጤና ይስጥልኝ። እንዴት ዋላችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ስራ ፈልጌ ነበረ። ስራ ሲመጣ message እንድትልክልኝ ፈልጌ ነበረ። ወይ ከዚህ በፊት ተመዝግበዋል?
አዎ አዎ
እሺ እ ቢሮ መጥቶ ነው የተመዘገቡት ወይስ በስልክ ነው?
ቢሮ ቢሮ ቢሮ መጥቶ ነው የተመዘገቡት? እስቲ ቁጥሮትን ይንገሩኝ። ሌሎት ዜሮ ዘጠኝ ዜሮ ስድስት
ዘጠኝ ዜሮ ስድስት ስልሳ ሁለት ሰባ ሶስት እሺ ሰባ ስድስት
okay። ዘነብ ሲሳይ ኖት አዎ
እ okay እ text ይደርሶታል አይደለ?
አዎ ይደርሳል።
በቃ text ኡን ይከታተሉ።
እሺ እሺ እሺ፣ መልካም ቀን።
እሺ